ካርድ የለውም እኮ ስልኬ። hello ወዬ ካርድ የለውም ስልኬ።
እሺ ደህና ነሽ?
አለሁልሽ።
እኔ የምልሽ እንትን ሳንሰርዝ የባለፈው ይሄ ቶሞካ ቡና ጥያቄ እ ካፍቴሪያ ለዛ ለእንግዶች ተብሎ አስር ኪሎ ተጠይቋል ነበረ።
አዎ
አሁን ካፍቴሪያች ገዝተነዋል አሉ አምስት ኪሎ እና አምስት እናንተ ኪሎ ገዝተን አምስት ይምጣና በቃ እዛ እንትን ውስጥ አድርጊው አይሻል?
እሺ እንደሱ አድርጊው።
አዎ እንደዛ ይሻላል።
አ እና አለ በቃ በኋላ እናወራለን። እሺ እሺ